አንቺ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። አንቺ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። ሐሰት ቃል መናገር ለእውነት አይመችም። ቀድሜ አጥፍቻለሁ በይታዘ ገመትኩሽ ወደፊት አታጥፊ ላለፈው ታዘብኩ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። ሌላ ቃል አያሻም። ታዘብኩሽ ታዘብ ሐሰት ቃል መናገር ለእውነት አይመችም። ቀድሜ አጥፍቻለሁ በይታዘብኝ አንቺም ይህን ትሰሪያለሽ እየማልገመትኩሽ ወደፊት አታጥፊ ላለፈው ታዘብኩ ታዘብኩ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታ ኩሽ ታዘብኝ ታዘብኩሽ ታዘብኝ ታዘብኩሽ ታዘብኝ